Conclude. ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ብሮ ስትልኝ ሰላም፣ ምን ልርዳዎት?
ኢንፎርሜሽን ለመስማት ነበር
እሺ፣
እና ትንሽ ስለ እንትኑ ብትነግረኝ
ስለምን
ስለ ምሰጡት አገልግሎት የምንሰጠው አገልግሎት የበረራ ሰዓት፣ መነሻና መድረሻ ማሳወቅ፣ የሀገር ውስጥም የውጭ የበረራ ዋጋ፣ በረራ book ማድረግ፣ ትኬት መቁረጥ፣ ፓስፖርት እና ቪዛ information እንዲሁም ሆቴል book ማድረግ
እሺ፣ እነዚህ እነዚህ ነገር ነው የምትሰጡት?
እነዚህ አይነት ነገሮች አዎ፣ ከበረራ ጋር የተያያዙ መረጃዎችን እንሰጣለን።
እሺ፣ ያው ለመጀመ- ላ- ለመጀመሪያ ጊዜ ነው ቲክቶክ ላይ ያየሁት እና ለማወቅ ያክል ነው።
Okay፣ እሺ።
እሺ፣ መረጃ ሲፈልጉ ይደውሉ በማንኛውም ሰዓት።
እሺ።
ስለ ደወሉ እናመሰግናለን። መልካም ጊዜ